ሄሎ
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አቢሲኒያ ባንክ አቢሲኒያ ባንክ አይደለም አባዬ፣ ስኬት ቴክኖሎጂ cash register machine የሚሸጥበት ቦታ ነው። አንዱ okay።
ደውሎልኝ ነበረ እንዳንተ አዎ።
ማለት ነው። አዎ አዎ፣ ሰባራ ሰባ እኮ የአቢሲኒያን ትነግሪኛለሽ? ስንት ነበር?
ውይ አላውቀውም።
እሺ፣ ይሄ እኮ ከአቢሲኒያ ባንክ ላይ ነው ግን ያገኘሁት እኮ።
ስኬት ቴክኖሎጂ ነው። cash register machine ነው የሚሸጠው እዚህ okay፣ የማሽናቸው ነው ማለት ነው። በማሽን የማሽን። አዎ አስራ እሺ።
ስድስት ቤቱ ያንተ ነው እንዴ? አስራ ስድስት አንተ አይ፣ የኔ አይደለም።
በቃ እሺ፣ እሺ አባዬ